hello ጤና ይስጥልን Best Bet
አብሮ ይስጥልን።
እሺ ምን ልርዳክ?
hello አቤት አይሰማም።
የሆነ ጥቆይ እስቲ አንዴ የሆነ ትኬት እንትን ብሎ
እሺ check ላድርግልህ
እ check ላድርግልህ ንገረኝ።
አ እሺ cashier code ንገረኝ።
ኮዱን ነው አዎ cashier code የሚለውን ከታች ያለውን እሺ
አስራ ሶስት እሺ
ዘጠና ሶስት እህ
ሰማንያ አምስት ሰማንያ ስምንት እሺ ሰማንያ ስምንት እ እሺ ዜሮ አምስት የራሷ ጉዳይ ነው።
ሶስት lost አለው እሺ የትኬት
እ ሶስት ጨዋታዎች lost ናቸው።
ተቀይረው አይ ቀይ ናቸው ሶስት ጨዋታዎች።
ሶ- ሶስት team ነው።
አዎ አዎ
ቆይ እስኪ ከእንደገና ልንገርሽ።
እሺ ሌላ አለ። የት ሱቅ ነው የቆረጥከው አይደል?
አዎ አስናቀች ሱቅ
አስራ ሶስት እሺ
ዘጠና ሶስት እሺ
ሀምሳ ስምንት
ሀምሳ ስምንት እሺ ዜሮ አምስት መጨረሻው
እሺ ሁለት መቶ ብር ቦነስ አለው። ሱቅ ነው ስንት?
የቆረጥከው። ሁለት መቶ ብር ሁለት መቶ ብር
እሺ ሌላ አመሰግናለሁ።
አለህ?
ሌላ የለኝም።
እሺ እሺ መልካም ምሽት።
እሺ system ላይ ልቀቁላቸው።
በቃ አሁን ተለቋል። check አድርጉት።
እሺ